የለኝም በኮም ልርዳው
ብቅ ያለሽ ነበረ ተመላሻለው ከሸሪኮድ ከሸሪኮድ ንገርሽ።
እሺ ንገረኝ ንገረኝ።
አስራ አንድ እሺ አንዴ እሺ ሰማንያ ስድስት
አንዴ ጠብቀኝ። ቅርታ
በሽም ይሰራል ይውጣለ። ምንድን ነው የፈ ነው
እሺ ስንት አልከኝ? ይቅርታ አስራ አስራ አንድ አንድ ሰማንያ እሺ።
ስድስት እሺ ሰላሳ አንድ ሰባ ስድስት ሰላሳ አንድ ሰባ ስድስት አ እሺ
ምንድን F ነው ምንድን ነው FG ሀያ ስድስት አይ አንድ ዘጠኝ አይሰራም።
ይሄ መቶ ብር አለው።
መቶ ብር አለው አዎ ሌላ አለ check ማድረግ የለኝም። አመሰግናለሁ። መልካም ምሳ።
አሜን አሜን አመሰግናለሁ።